ነው ይጠብቃሉ እነሱ።
ሄሎ ሄሎ ሰላም ጤና ይስጥልን።
አቦስነት ከቺፕቺፕ ነበር የምደውልዎት።
okay
ያዝ- ያልቀረቦት product ነበር ያልመጣሉት?
አልመጣልኝም። አሁን የመጨረሻው product አዎ አቮካዶና ድንች።
ሙ- ድንች። አዎ አዎ ዛሬ መውጣት ስላልቻለ ነው። ሰኞ መረከብ ይችላሉ። ሰኞ ቢመጣሉ።
ግን ትናንትና ይዘው ወጣ ብሎኝ ነበረ።
አዎ ተመልሶ ነው location ስህተት ነው መሰለኝ።
ግን እሱ ራሱ ከሆነ ይበላሻል።
አይ እሱ ራሱ አይደለም። ሰኞ ሌላ አዲስ ነው የሚወጣሉት።
ሌ- ሌላ አዲስ ከሆነ እሺ። እና ደግሞ በስራ ሰዓት ከሆነ ነው ቢሮ የምገኘው እና okay አዎ። ቢሮ ነበር የሞሉት location።
ቢሮ ነበር location ኡ እ፣ የደወለልኝ ትናንትና። አሁን ልጁ ማታ ላይ ነው ማታ አንድ ሰዓት ከምናምን okay፣ አዎ የት ነው የት ነው? ring road
እ፣ ዮሴፍ ጋር ምን የሚለው ዮሴፍ ማክፋ house
ይቅርታ፣ ምን አለ ማክፋ ማክፋ ማክፋ።
ማክፋ logistics house okay እሺ፣ በቃ ሰኞ ይመጣልዎታል።
አዎ ግን ወይ ደግሞ order ኡ ከመውጣቱ በፊት ይደወልልኝ እና አስራ አንድ ሰዓት ነው ያሉት።
እስከ አስራ አንድ ሰዓት አዎ በቃ እሺ፣ ያው በጥ- ይወጣ እንዲወጣ አሳውቅልዎታለሁ በጠዋቱ።
እጠብቃለሁ።
እሺ፣ እናመሰግናለን። እሺ።
ሄሎ ከዚህ